አገር እንዳማቅን ነው እንደ አባኮ አስተርን ጥቃት መመከቻ አልቤናት መውዚር አልቤናት መውዚር ያያ ቢረባረም ከቶ ማን ይነጥቀኝ ጎጃም አይደለም ወይ መርቆ ሰጠኝ መርቆ ሰጠኝ እሷን ያለው እንደ ፋር ጎበዝ ጀግናውን አሳዩኝ እስቲ የታለ እኔ ነኝ ያለውን ጎበዝ ነኝ ያለህ ጀግና እኔ ነኝ ያለህ ጎበዝ ነኝ ያለህ ጀግና እኔ ነኝ ያለህ እኔ ነኝ ያለህ እኔ ነኝ ያለህ እኔ ነኝ ያለህ እኔ ነኝ ያለህ